hello ሰላም ጤና ይስጥልን። ሄሎ
ሄሎ እሙ ከችፕችፕ ነበር የምንደውሉት።
እ ከችፕችፕ ነበር የምንደውለው።
ከምን ከችፕችፕ
ይቅርታ ይቆራረጣል ስሙ።
ከችፕችፕ ነበር የምንደውሉት። አይሰማም?
አይቆራረጥ።
ችፕችፕ ችፕችፕ
እሺ እኔ እህቷ ነኝ። ከቻልሽ በሌላ ስልክ ቁጥር ትደውልላታለሽ ልንገርሽ ቁጥሯን።
ይቅርታ፣ በዚህ ስልክ ቁጥር ብቻ ነው ማግኘት ያለብን። admin ስለሆነች አ- ስላዘዘች ነው። እሷን ማግኘት አልችልም በዚህ ቁጥር።
እሺ አሁን ትመጣለች። ትምህርት ቤት ሄዳ ነው።
okay፣ በቃ ትንሽ ቆይቼ እሞክርላታለሁ። እሺ፣
እሺ ስትመጣ መልእክት አደርስልሻለሁ። ትደውልልሻለች።
order ነበራት ግን location የት ነው ያላችሁበት? location maybe
እ፣ እኛ ዜሮ ዘጠኝ ማህበር ቤት ነን።
ቃሊቲ።
አ በቃ እሺ፣ ይህን check ለማድረግ ነው። ቤላ sanitary pad አዛ ነበረ፣ ለዛ ነው።
እሺ ለማንኛውም ሌላ information ማግኘት ከፈለች እነግራትና ትደውልልሻለች።
okay፣ እሺ፣ ያሳውቋት። እሺ